ሄሎ hello ወይ ያኛው busy አለኝ ከሆነ እ ዋጋው ልነግርሽ ነበር። single ከሆነ 3650 ብር ማድረስ ብቻ ከሆነ አይ አድርሶ መመለስ ነው ያው እቅድ ላይ ስለሆነ አዎ አይ ማድረስ ካለው ደግሞ 5400 ብር
በአጠቃላይ ነው አምስት ሺ አራት መቶ ብር አድርሶ መመለስ እ አዎ
አምስት ሺ አራት መቶ ብር እሺ እ ቆይ ንገራቸው በቃ አሳውቁኝ እሺ እንትን book አምስት ሺ አራት መቶ ብር hello አምስት ሺ አራት መቶ ብር ቆይ እሺ ልደውልልሽ ላናግራቸውና በቃ እሺ እሺ thank you